ሄሎ
ሄሎ ጤና ይስጥልን።
አቤት።
ሄሎ ሄሎ ሄሎ ታደ- ታደሰ እዋ እንደምን አደር?
እግዚአብሔር ይመስገን።
ከኢትዮ ቴሌኮም ነው የምደውለው። እ፣ ኢትዮ ላኪ slot ላይ እየተጫወትክ ነው አይደል?
አዎ
congratulation ሀያ ሺህ ብር አሸልማ- አሸንፋለሁ። ረ- ሽልማቱ ደርሷል አይደል?
አዎ እ፣ ሰው ምን ፈልገን ነው ከመታወቂያህንና ፎቶህን share እንድታደርገን ፈልገን ነበረ ታደሰ።
መታወቂያና ፎቶህን ፎቶ። እሺ እ፣ እ፣ ቴሌግራም group share አደርግሃለሁኝ እሺ እዚያ ላይ እንትን ታደርግልናለህ ማለት ነው።
እሺ።
እ፣ አዲስ አበባ ነህ አይደል የምትኖረው?
አይ፣ አይደል አይደለም።
እሺ ጥሩ፣ ችግር የለውም። የትም ቢሆን እ፣ ዋናው ሼር እንድታደርገን ነው።
እሺ ቴንኪው። እሺ እሺ ታዲያ